ጤና ይስጥልኝ አሪፍ ነኝ ማለት ነው። እባክዎን ልርዳዎት?
እንትን ያ deposit ያደረኩትን አሁን ደውዬ ነበር።
እሺ
deposit ያደረኩት በትንሽ ሞባይል ነው እና SMS ነው የደረሰኝ።
እሺ ምናልባት ሌላ ትልቁን ስልክ ወይም ስማርትፎን ማግኘት ከቻሉ ያን በትንሿ ስልክ ላይ ያለውን text message ፎቶ አንስተው ሊልኩልን ይችላሉ።
አውጣት
በትንሿ ስልክ ላይ የ text message ኡን ይከፍቱትና በሌላ ስልክ ያንን ፎቶ ማንሳት።
እያሳለፍኩ ፎቶ- ፎቶ ላንሳው።
አዎ ያንን ብሩን የሚያሳየውን part እሱን ያንሱልን።
እሺ እሺ፣ ሌላ ጥያቄ ያሉት?
ጨርሻለሁ።
እሺ፣ ስለደወሉ እናመሰግናለን። መልካም ምሽት።
ወይንም forward ልበለው።
forward በመሆን አ- እንደሱ አይሆንም፣ ፎቶ ያስፈልጋል።
እ- እሺ እሺ፣ እሺ፣ መልካም ምሽት።